ጤና ይስጥልኝ። አሪፍ ፌም ሆሊቲ በኩል ደርዳውት
እንትን ትናንትና ሌሊት ብር ዲፖዚት አድርጌ ከዛ ታቃቱን አጠፋሁት። ቴክስቱ እኔ ጋር የደረሰና አሁን ድጋሜ እንድትልክልኝ ፈልጌ ነው። ይቅርታ
የምን ቴክስት ነበር የጠፋቦት?
የከቴሌ ብር ወደ እንትን ዲፖዚት ያደርጉበት ወደ ጃምቦ
እሺ፣ ደንበኛችን ያንን ቴሌ ብሮች ናቸው ሊኩሎት የሚችሉት መቶ ሀያ ሰባት ላይ ይደውሉና እነሱ ነው ያስልኩ።
እሺ፣ እሺ።
እሺ፣ ደንበኛችን መልካም ቀን